ሄሎ ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን አባት። ምን ኮብራ ደጋው ሁለት ሺ ስድስት ፖስት ያደረጋችሁት አለ?
ኮብራው ሁለት ሺህ ስድስት አዎ እዩ
እስቲ ይዳብቁኝ ይዳብቁኝ መስመር ላይ ነው። ኮብራ ያለን አስራ ዘጠኝ ዘጠና አራት ነው። ሁለት ሺህ ስድስቱ የለንም አባት።
አይ፣ አሁን ቅርብ ቀናት በት- ቲክቶክ ላይ እኮ post ተደርጓል።
አዎ ተሽጧል አባት።
ተሽሏል።
አዎ እሺ እሺ